ጤና ይስጥልኝ።
መልካም ነጋ።
አማርኛ መናገር ይችላሉ ደንበኛች?
ሰላም ነኝ እና የሆነ ጠዋት ስህተት ብሩን ወደ እናንተ ያገባሁት እና ከቴሌ ብር ወደ እናንተ ያስገባሁት እሺ፣ እሱን መመለስ ፈልጌ ነው።
ወዴት ነበር ማስገባት የፈለጉት?
ወደ ቴሌ ብር መመለስ ፈለግኩ።
እሺ፣ መ- ወደ ቴሌብር ሳይሆን የሚመለሰው ለማስገባት አዎ።
ወደ መከሩበት account ነው። ስለዚህ betting ም ከሆነ የዛን ስም ይንገሩን።
ይሄ አሁን እኔ መጀመሪያ ወደ ሁሉ ስፖርት ማስገባት ፈልጌ እሺ፣ ከዛ አሪፍ ፔይ እና ቴሌ አ- አ- አሪፍ ፔይ የሚባሉ ነካሁት እና ከዛ ዘጠኝ መቶ ዘጠና አራት ወሰደ።
እሺ፣ ዘጠኝ መቶ ዘጠና አራት ብር።
አዎ ዘጠኝ መቶ ዘጠና አራት ብር ወሰደ እና ከዛ እሺ።
እኔ እ፣ ሁሉ ስፖርት ምናምን ገብቼ check ሳረግ balance ኡ ባዶ ነው። ከቴሌም ቆረጠ። ቴሌ ዘንድ ስጠይቅ እነሱ ጋር ገብቷል አለ። ከዛ አሁን እንዴት ነው የሚሻለው?
እሺ ደንበኛችን፣ በእኛ በኩል ማየት ስለሚቻል ቴሌብርዎ የተመዘገበበት ቁጥር አሁን የደወሉበት ነው።
ያው ይሄ ነው። አዎ ወደ ቴሌ እሺ።
ብር ይመለስ። እሺ እሺ፣ ስሞን ይንገሩኝ።
ከዲር ደኬና ዋዩ፣ ማን አሉ?
ከዲር ደኬና ዋዩ ከድር ደኬና።
ዋዩ።
እሺ ደንበኛችን፣ የሰጡን መረጃ መዝግበናል። አሁን ስልክ ቁጥር እንስጦትና screenshot አንስተው ወደ እሺ።
ቴሌግራም account አችን ይላኩልን።
ወደማ ወደ ቴሌ አይ ወደ እኛ የቴሌግራም account ነው የሚልኩልን።
እም፣ የሚልኩልን ግን ከቴሌ ብር የገባሉትን text message ነው ዘጠኝ መቶ ዘጠና አራት ብር መቀነሱ የሚያሳየው ማለት ነው።
አዎ አሁን እኔ እኔ ነው የሚልከው ያኛ message አዎ message ኡን እንደ screenshot አንስተው ነው የሚልኩልን።
እኔ አዎ እሺ። ከዛ አ፣ ቁጥሩ የቱ ቁጥሩ ላይ ልስጦት አሁን የያዙ ዜሮ ዘጠኝ እሺ፣ ቴሌግራም ነው።
አዎ የቴሌግራም ቁጥራችን ነው እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
እሺ ዜሮ አንድ ሀምሳ አምስት ሀምሳ አምስት
እሺ ሀምሳ አምስት ከዛ አ፣
ይላሉ ይመኛችን መስመር ላይ ያሉ
እና እዚህ ቴሌ ዝግ እኮ ነው
ድምፆት ይቆራረጣል። ይሰማዎታል? እኛ ድምፅ ዝግ ነው እኮ
ምን ስልኩ ሆኖ ዝግ ነው ነው፣ ግን ዝም ብዬ ሊላክ
ይሄ አሁን የደወሉበት አሁን የሰጠነው ቁጥር ነው።
አዎ አዎ እሱን ለቴሌግራም መላኪያ ስለሆነ እዛ ላይ እ።
መልስ ይሰጡታለን። ይላኩ ሲልኩ ስምና ስልክ ቁጥሮትን ያስቀምጡልን።
በቃ እሺ።
እሺ ሌላ የምረዳዎት ነገር አለ?
ኧረ ችግር የለም። አሁን አመሰግናለሁ። እና አሁን ሊላክ እንዴ?
አዎ አሁን ይላኩልን። ቴሌግራም ላይ ተስተካክሎ እንዳለቀ እኛ እናሳውቆታለን።
እሺ እሺ ስለ ደውሉ አመሰግናለን። ቀጥሎ ከሚሰው በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን።